ጤና ይስጥልኝ።
አብሬ ስትልን ሰላም ነው።
እግዚአብሔር ይመስገን።
እግዚአብሔር ይመስገን። ለመታደም ፈልጌ ነበረ።
ምን ላይ
እ ምን ላይ ነው መታደም የፈለጉት?
ዶንኪ
የእጽብ ድንቅ ልጆች ላይ ነው ለመታደም።
አ የእጽብ ድንቅ ልጆች ቀረጻ ሲኖር ፌስቡክ ላይ ወይም ዩቲዩብ ላይ እናሳውቃለን። ዶንኪ ዩቲዩብ ላይ ቀረጻ ሲኖር መታደም የምትፈልጉ ብለን እናሳውቃለን።
እ
እሺ፣ እናመሰግናለን።
አመሰግናለሁ።